ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
አሁን ደውዬልሽ ነበር እሺ
ልንገርሽ ኮዱን
ምን አሉኝ?
ኮዱን ልንገርሽ እሺ ይንገሩኝ አስራ ሰባት አስራ ሰባት ሀያ ስድስት ሀያ ስድስት
አስራ ሰባት ሀያ ዘጠኝ
አስራ ሰባት ሀያ ስድስት አስራ ሰባት ሀያ ዘጠኝ
ልክ አይደለም አስር digit እኮ ነው coupon ID እኮ ልነግርሽ እኮ ነው አስራ ሰባት
እሺ ሀያ ዘጠኝ ስልሳ አራት ሀምሳ ስድስት ዜሮ ስድስት
አስራ ሰባት ሀያ ስድስት ሀያ ስድስት የለውም ሀያ ዘጠኝ ነው
ሀያ ዘጠኝ እሺ
አስራ ሰባት ሀያ ስድስት ሀያ ዘጠኝ ስልሳ አራት ሀምሳ ስድስት ዜሮ ስድስት
እሺ በድጋሚ እንጠይቅልዎታለን
እሺ እሺ
አስተላልፌልዎታለሁ መልሱን